ጤና ይስጥልኝ ኢትዮጵያ ራሄል ነኝ። እባክዎት ምን ልርዳዎት?
እንትን የጊዮርጊስ draft machine ተበላሽቶብኝ
እሺ የቢጫ መለያ ቁጥር አለ ወይም ደግሞ SN number?
ሶስት ዜሮ እሺ ሀያ ዘጠኝ እሺ ሰላሳ ሁለት እሺ
ዘጠኝ አስራ ስድስት
ኮኬት ግሮሰሪ ነው የሚለው?
ኮኬት ግሮሰሪ አና ማለት ነው።
እሺ የእርስዎ ሙሉ ስም ይንገሩኝ?
መስፍን ብርሃኑ ይሳ
አሁን የደወሉበት ስልክ ቁጥር ላይ ያዘው?
አዎ
እሺ ያው ለሚመለከተው አካል አስተላልፌዋለሁ። በሁለት ሰዓት ውስጥ ይስተካከል ድምጽ ነው።
እሺ
ሌላ የሚረዱት ነገር አለ?
አይ በቃ ይሄ በጣም ስላስቸገረኝ ያው ስራ እንዳልፈታ ብቻ ነው ይሄ ማሽን እሺ እሺ አስተላልፌዋለሁ። ስለደወልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ